ሄሎ ሰላም ጤና ይስጥልኝ። ቴሌቪ አ አይ እንትኑ ፈልጌ ነበረና ቲኬት award ሰጡኛል እና አልገባኝም ሀሳቡ ምን አል ቲኬት ምን አይነት ቲኬት ነው እንትኑ
የቴሌቪንጌ መጫወቻ ነው። ደንበኛ ሲሆኑ በየቀኑ ቲኬቶች ይሰጡታል። በሚሰጡት ትኬት ጌሞችን መጫወት ነው፣ እድሎትን መሞከር።
ኦ game አዎ እሱማ dialing አድርጌያለሁ game እዛ መጫወት ነው አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለን okay እሱ ነው እሺ እሺ thank you.
ሰባት ቁጥር ላይ ቋንቋ ይምረጡ። ግልጽ ያልሆነ ነገር ካለ ጌሙን አይተውት ያሳውቁን።
እሺ እሺ